ያስጥልኝ ሸኳ ሄሎ ሰላም ዳይነስልኝ ሰላም፣ ከቤት ቤት ነበር የምደውለው። ረዴት ነኝ።
እሺ ወይ ሰላም እ፣ ሰላም ነው። እንትን ላይ እ፣ እ፣ ልኬ ነበረ ባላንስድ የሆነ ትራንዛክሽን እና ኢት ዊል ቢ ክሬዲትድ ብላችሁኝ ነበር ነው ለካስተማሩ አልገባለትም ማለት ነው አይደለ?
አዎ ገና ክሬዲት ይደረገ ነው የትኛውን ነው የአንድ ሺ ሁለት መቶ ሀምሳ ብር ነው አዎ
እሺ ከሚቼክ ላድርግልሽ እሺ
እ፣ ይቅርታ በጣም እ፣ ገቢ ተደርጎለታል successfully credited ለማለት ነው
እ፣ እሺ ግን customer ኡ እንትን እያደረገ ነበረ complain እያደረገ ነበር አልገባልኝም ምን እያለ እና ኮድም የለውም እ፣ ማንን ነው ምን- የምናናግረው?
እሺ እንደዛ ከሆነ ከ statement ላይ check እናስደርግ ነው አዎ እናሳውቅ ከ statement ላይ check አስደርጋችሁ ታሳውቅኛለች።
በቃ እንደዛ check አድርጌ እናሳውቃቸዋለን እሺ
እሺ መልካም ቀን ለእናንተ መልካም ቀን።